hello hello okay ባየ ጄ ይሄ እንትኑ ይሄ የሲዲው ሁሉም ጋ ነው።
ታዲያ ለምንድን ነው ችግር ማያመጣልኝ?
የለውም ግን እስኪ አሁን ለእኔ ሰጥቶልኝ ነበር። ዝም ብለህ እ?
browser ኡን clear አድርገህ ትሞክረዋለህ። እኔ በአንተ ገብቼ ይሰራ ነበረ፣ ሰርቶልኛል።
እኮ ቆይ አሁን ልክ ከከፈትሽ በኋላ ሲገባ ማለት ነው እሺ እዛ ጋር ማናጀር የሚለው ጋር ሄደሽ click ታረጊና ከዛ ሱቆቹን ሁሉ ደርድረሽ ነው አይደል? ወደ ግራ መተሽ ደግሞ turnover የምትይው አይ no እ?
specific አንዳንዴ specific ን ማየት ትችላለህ። ግን ማናጀር ሳይሆን የእናንተ ማናጀር ብቻ የምትል ነች ያለችው አይደለ? ሌላ የለውም።
ከላይ አናቱ ላይ ማናጀር አዎ፣ ምትላለች።
ማናጀር እሱን click ስታረጊ ሁሉንም ያመጣልሻል።
okay አይ no አያመጣው
እ የኛውን የእናንተ retail የሚል ከሌለው retail ምርጫ ምትል የለችም። ቆይማ ቆይ አንዴ በአንተ ልግባና
ጄ እኔ ልግባና በእኔ ላይ ትነግሪኛለሽ?
እሺ ግባበት። አካሉ ሻሸመኔ እንትኑ ላይ ማለት ነው። okay ምኑ ላይ turnover ኡ ስትገባ ማናጀር ላይ ከገባክ የ entity ውን ብቻ ነው የሚያመጣው እና እ አካሉ ሻሸመኔ የሚል አለ።
እሺ እሱን ነው የምትነካው።
እሱን click አድርጌ አካል ሻሸመኔ የሚለውን click ታደርግና በ- እ።
በዚህ ወደ በስተግራ በኩል turnover ኡን ቀኑን አስገብተህ እ፣ search ስትለው እ።
የሁሉም shop አንድ ላይ ሽያጫቸውን ያመጣልሃል።
okay በቃ ቆይ እኔ እያንዳንዱን ሱቅ click እያደረግኩ ነው። እንደዛ አድርጌ ልሞክና ልደውልልሽ ጄ።
እሺ
እሺ እሺማ እሺ